በጣም ጋበዘኝ አብይ ሌላ ሌላ ሰላም እንትን የስፌት ማሽን አስገጥመን ነበር እና ወርሃዊ እንደዚህ ሪፖርት ለማውጣት ፈልገን ነበር በቀን እሺ
እና አልቻልንበትም ነበር።
ምን ሰመሪ ለማውጣት ፈልጋችሁ?
ወርሃዊ አዎ
እሺ እኮ እንትን ላይ ትገቢያለሽ። post ላይ ገብተሻል?
ሪፖርት ላይ ነበር የገባሁት። post ላይ ልግባ post ላይ ግቢና ከዛ FB dashboard የሚል አለ።
ማ እንትን እኔ የምልህ በ admin ልግባ ወይስ በ cashier ዋ?
በፈለግሽው በሁለቱም መግባት ችግር የለውም።
ችግር የለም። ምንም ነገር የለም።
በ FP FP dashboard ገባሁ። እሺ ከዛ ምን መጣልሽ?
ሪፖርት አለ summary by Z summary ንኪውና by date ንኪ። by date አለ አይ ነው by Z Z የሚል summary ንኪ። summary ንኪ በቃ ሌላ?
አይ እንትን ናቸው እንትን ናቸው ፈዘዋል። አልተፈቀደላትም መሰለኝ። በ admin ልግባ ወይ ትዝዝ ብለዋል።
እሺ በስሟም ግቢ ችግር አያመጣም። summary አይ ማለት ሰመሪ መንካት አልቻልኩም። ለዛ ነው እኮ በስሟም ግቢ፣ በሚቆረጠው በግል በልጅቷም ስም ከሆነ በማንኛውም ስም ግቢ።
እሺ ታውዲሽ ማለት ያናገሩት ነገር ባይሰማት እሺ summary by date አሁን መጣች።
እሺ። ከዛ ሰንጠረዥ ውስጥ የሆነች አራት ማዕዘን ውስጥ አዎ።
በአማርኛ ቀን የለችም።
አለች አዎ።
የመች ወር ነው የፈለጋችሁት እናንተ?
አሁን የጥቅምት ነው እንትን አልኩኝ። የመስከረምን በመስከረም
እኮ የመስከረምን መስከረም አንድ በይና
እሺ
ከዛ 2017 ይላል። ከዛ ደግሞ አዎ።
መስከረም 30 ወደ ታች ሂደሽ ታችኛውን ደግሞ ዝቅ አድርገሽ በማዞር 30 2017 ብለሽ እንደዛ click አድርገሽ ንኪ።
okay ልበላችሁ።
አዎ
አዎ ወጣልኝ። አመሰግናለሁ በጣም።
እሺ እማዬ እሺ